હેલો
અલ્યા કોરકનું
હેલો
કયરનું
હેલો હેલો હેલો
ሄሎ ሄሎ ሀብታሙ እንዴት ነህ ሰላም ነው አለሁ ለእግዚአብሔር ይመስገን አለን አለን ከፈተልህ ጌሙ
አልከፈተም እዚህ ከፈት ነው ወደ ቲቪ ነው እኮ አሁን ኤክስቴንድ መሆን ያቀም እምቢ አለን ዊንዶውን ቀይረ ነው እና እምቢ አለን
ሚስቴት አለ ዲስፕሌይ ሴቲንግ አሁንም እንትኑ ላይ ነው የከፈተው
አ ፒሲ ላይ ፒሲ ላይ ነው የሚከፍተው ወደ ቲቪ ነው አሁን ኤክስቴንድ መሆን ያቃተው እምቢ አለን ገባኝ ገባኝ አሁን እስኪ ጌሟን ክፈታት የት ነው ያለው ወዴት ሄደች አሁን ጌሟን ክፈታት
ጌም- ጌሟን ስንከፍተው አሁን እዚሁ ነው ያለው እዚሁ ነው አሁን ፒሲ ላይ።
አይ አሁን አሁን አሁን ሞክረው አሁን ቀየርኩት የሆነ ነገሩ አሁን ገብተህ ካስተካከልኩ በኋላ እኮ አሁን ከፍቼዋለሁ ከተስተካከለ በኋላ አሁን አሁን እኮ ነው አሁን አሁን አንተን እየወ ነው እንዴ እሺ፣ እሺ ጠብቀኝ ቆይ እሺ አይ አይገባም ይኸውልህ አልመጣም አሁን ራሱ አልመጣም አ ቆይ ከእንደገና አክሴፕት በሌት ይመጣ ኦኬ እንደገና